hello hello አቤት ጥልኝ ሰላም ነው እናት እግዚአብሔር እ, ይመስገን።
እ, account create አድርጌ ነበር እና የሆነ እሺ።
ቁጥር ተልኮልኝ search ለማድረግ ፈልጌ ነበር ምን ነው search የምታደርገው?
የተላከልኝ ኮድ አለና ኮዱን አስገብቼ እሺ ለመቆረጥ ማለት ነው NW ቁጥር ነው ቢገባ
አልገባኝም አባቴ። ኮዱን ማን የላከልህ?
ተሰርቶ ምሳሌ ተሰራልኝና ኮዱን ለተላከልኝ እና እንትን ማለት እኔ ነው በ- አይደለ?
በ- እ?
እ፣ የኳስ ነው አይደለ? ቦቸ- የኳስ የኳስ አዎ የኳስ አዎ፣ እሱን ተልኮልህ እሱን መቁረጥ ፈልገህ ነው?
መቁረጥ ፈልጌ ራሱ አዎ።
እሺ ቆይ አንዴ ጠብቀኝ።
ሄሎ ሄሎ
ታኝሽ ነው። ቆይ ጠብቀኝ፣ ይቅርታ እሺ።
ሄሎ ሄሎ ሄሎ
ሄሎ hello አቤት ይቅርታ ምን ነበር የፈለግከው ሞን እ- እንትን ፈልጌ እናት የተላከልኝ ኮድ አስገብቼ አካውንት ካሸር ክሬት አድርጌ ኮድ?
ነበር። አዎ cashier ኮድ አለቻ እሺ ወይ ደግሞ NW ብሎ ስምንት ምናምን የሚል ኮከብ አለቻ።
ያ እሱ ደግሞ ሴ- share የተደረገው ኮድ ማለት ነው አዎ share የተደረገልኝ። አዎ ሱቅ ነው እንደ የምጠቀመው no no no፣ እኔ አሁን በሞባይሌ create አረኩና ከፈትኩና እህ።
የተላከልኝ ነበርና ኮከብ NW ስምንት ሁለት ሰባት ሰባ ስድስት የምትል ኮከብ ምትላለች እሷን አስገብቼ ነው search ማድረግ እ፣ እሱን ምን መሰለክ share እሷ ኮድ እንደሱ አይነት ኮድ ሱቅ ላይ የሚሄዱ ናቸው okay ስልክ ላይ መቆረጥ አይችሉም?
ስልክ ላይ መቆረጥ አይችሉም እ፣ ስልክ ላይ ለመቁረጥ just place bet Yes.
account create ታደረግና አርጊያለሁ አርጊያለሁ create አርጊያለሁ።
በቃ በሱ login አድርገህ place bet ነው የምትለው share ሳይሆን place bet
play አዎ place bet የት ላይ ነው ማግኘት? ፕሌይ ስቴት ፕሌስ ቤት የምትላለች ልክ የቤት ቤት Place.
አለ አይደለ ሎጊን እንዳረግ ከ- እሺ ከእሷን ካረኩስ ከዛ በኋላ ክሊክ አርጊ ቁጥሩን ማስገባው ልክ ፕሌስ ቤት እሷን ቁጥር አስገብተህ ፕሌስ ቤት ስትለው ያመጣልሃል።
ጠብቂ እንዳለ ይሻለኝ ይሁን ትኬቶቹን ማለት ጠብቂ ነው።
ጠብቂ የት ላይ ነው ማገኛት ትነግረኛለሽ? እና ፕሌስ ቢንት
ሎጊን አረካ
አሁን ለምሳሌ ወጣው ሎጊን አረካ
ቴክኒክ ምናምን የሚል አለ አይደል? ከታች እ
ቴክኒክ ምናምን የሚል አለ። ከእነሱ ነው የማገኘው ነው ሎጊን ስለሆነ የማገኘው አይ ነው ሎጊን ብለክ በዚህ በስተቀኝ በኩል አሉ።
ማ- ማለት በስተቀኝ ፕሌይ በኩል እ እ ፕሌይ ፕሌይ hello በስተቀኝ በስተቀኝ
አቤት
በስተቀኝ በስተቀኝ በኩል አለ እ እሺ ነው እነ እነዛን ቁጥሮች ማስገባቸው NW የምትለውን ማስገባው ኮድ። አዎ ባዶ ቦታው ላይ እ ያው እሺ በቃ check ላድርገውና እደውልልሻለሁ እሺ እሺ